Hello ሰላም ጤና ይስጥልኝ።
አብሮ ይስጥልኝ አለን ምን ልርዳዎት?
አለን ያንን አገልግሎት መቆረጥ ይፈልጋለሁ።
እኮ ቅድም አስደውለው ነበረ። ስድስት ቁጥርን ይጫኑ ይቋረጥልዎታል ብዮታለሁ።
አድርጋለሁ ጽፌያለሁ።
ስለዚህ ተቋርጧል።
ቆርጧል።
አዎ
አጭር ጽሑፍ ምልክት ይመጣል፣ የለም የሚመጣ message የለም።
ግን ቆርጧል።
ተቋርጧል። አዎ
እሺ thank you very much።
ምንም በጣም አይደለም።
አመሰግናለሁ።